ለው
በጄሪ አዎ ብሩኬ
አረካ ቴሌ አስራ ሁለት የሚለውን ሾፒንግ እ
ኦዱን እንደ አረካ ቴሌ እንደ አረካ አይነ- እንደ እንደ እንደ ድሮ እንደምን ተመሳሳይ አድርገሽ ሁለት ላይ እንዳለው
አ አድርገሽ እሺ
ውሻ ደግሞ ልክ አይደለም ሰዓቱ አንድ- አ- ናይሮቢ ነው ግን አንድ አይደለም ደቂቃው እሺ ይሄ ዲስክ ላክልሽ ወይስ ትጨርሽልኛለሽ እ አይ እኔ ዲስክ እንኳን አያስፈልገውም ጨርሼ ልንገርክ
በቃ ልጆችን ጠ- እኔ አዲስ አበባ ነኝና ጠብቂ ልበላቸው እሺ አዎ ወይ ልንገርክ ሲያልቅ ልንገርክ እኔ አ ስንት ደቂቃ ልስጣቸው እ አላውቅም አንድ ሰላሳ እሺ እሺ እሺ እሺ